ሄሎ ሄሎ ጤና ይስጥልኝ ሀሚድ ነኝ አብሮ ይስጥልን። ጀንበሩ
እህ እህ አልኬ ጀንበሩ ከቡታጀራ እሺ ጀንበሩ እንዴት ነህ እንዴት ነህ?
አለን አለን ነበር አለን ምስጋና። እንትን ነበረ ማለት ትንሽ ኬን ነው ከበደን ዴቲንጉን ስፖርቱን ብቻ ለመስራት ስለ እህ እህ እህ
ኬኖ ትንሽ አላዋጣ ሲለን ማለት በጣም ከበደን እኛ ጋር ካለው አንጻር okay አ እንትን አለን እና ስፖርቱን ብቻ ለመስራት ፈልገን ነበረ እና okay ለም- ለመቀየር ማለት ነው አ- አይ ስፖርቱ አለን ስናቆም ለማሳወቅ ያክል ነው። ዛሬ
okay ልናቆመው ስለሆነ ሳምንታችን ስለሆነ ዛሬ እ, ስፖርቱ ወደ ስፖርቱ ብቻ ስፖርቱ አለን በስፖርቱ ለመስራት ነው።
በቃ ጥሩ እሺ ጥሩ ጥሩ ጀንበሩ አዲስ ነገር ካለ እናሳውቃለን እሺ እሺ እሺ። ትንሽ ማለት ያው አዋጭነት ለቤት ኪራይ እና ለወረቀት ራሱ ሂሳቡ ስንሰራ አልመጣለን ሁለት ሳምንት ምናምን ስንሰራ okay ለዛ ነው እንትን ያለን።
እሺ አሳውቅልሃለሁ በቃ ችግር የለውም እሺ እሺ።
እሺ